ሄሎ ጤና ይስጥልን በስተቤት
እሱን ትኬት መስ ፈልጌ ነበረ።
እሺ
እዛ እኔ ኢድ ነበር ምናምን ላክልኝ ይላሉ እንደምናወጣው ግራ ገባኝ።
ምንድን ነው የሆነበት?
አይ አፕሊኬሽኑም ዴስቤስ ውስጥ ገብቼ ትኬት የሚለው ቦታ አላየውም።
ኳስ ቆርጠው አልመጣሉትም ነው
አይደለም ቦነስ አለ አይደለም ስትጫወት ብዙ ጊዜ የትኬቱን ነው የትኬት አዎ እሺ አዎ cashier code ኡን የትኬቱን ይንገሩኝ።
እ- የት ላይ ነው ም- ፈልጌ አላውቀውም ሰው የት ላይ አይቼ ነው የሚያውቀው ትኬቱን እ፣ የቆረጡበት ቦታ bet history የሚላል አይደለ?
አሀ፣ bet history አዎ፣ bet ላይ history ነው?
ውስጥ የቆረጡት ትኬት ያገኙታል። ከዛ የትኬቱን ID ወይ cashier code ይነግሩናል። እሺ
bet history ውስጥ ገብቼ ነው የሚያየው አዎ።
እሺ እሺ አመሰግናለሁ